hello ጤና ይስጥልን። Donkey Tube ነው።
ወጌሻ ለመመዝገብ ነበር።
ይቻላል። ስሞትን ማን ልበል።
ዮሐንስ በቀለ። class ኡ መች መች ነው የሚሰጠው?
እሺ ዮሐንስ ማን አሉ?
ዮሐንስ በቀለ።
ስልኮትን ይነግሩኛል?
ዜሮ ዘጠኝ ሰላሳ ስምንት እሺ ሰላሳ ስድስት እሺ አርባ ስድስት ስልሳ አምስት አርባ ስድስት ስልሳ አምስት ከየት አካባቢ ነበር የደወሉልን?
እዚሁ አዲስ አበባ
አዲስ አበባ ነው ሰፈሩ?
no አዲስ ከተማ አዲስ ከተማ። እሺ አዎ፣ ጎጃም በረንዳ አካባቢ
እሺ። ምን ላይ ነበር ማስታወቂያችንን ያዩት?
YouTube ላይ
በአካል ላይ ኦንላይን ለመማር ያሰቡት?
ነው በአካል ነው ለመማር ያሰብኩት።
እሺ። ኮርሱ የሶስት ወር ኮርስ ነው።
እህ፣
ሰኞ፣ ሮብ፣ አርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ በሳምንት ሶስት ቀን ሀያት በሚገኘው አዳራሻችን ተስፎ ሲኒማ ነው class ኡን የምንሰጠው።
okay።
ለወር ከአስራ አምስት ቀን እንደዚህ ያ ለወር ከአስራ አምስት ቀን እንደዚህ እያደረገ እንቀጥላለን።
okay።
ለአስራ አምስት ቀን ደግሞ assignment የምንሰራበት ይሆናል በተማርነው መሰረት።
okay። እሺ፣ ክፍያውስ ምን ያክል ነው?
ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ credit hour ነው።
እሺ እናት።
እሺ፣ ልመዝግበው።
እሺ፣ መች ነው class የሚጀመረው?
የካቲት ሀያ አምስት class እንጀምራለን። ቀድሞ ለሚመዘገቡ ተማሪዎች እስከ የካቲት ሀያ አምስት discount አለ። በ credit አምስት መቶ ብር ነው፣ አስር ሺህ ብር ማለት ነው።
okay። እሺ፣ ተመዝግቤያለሁ አሁን እኔ።
እየመዘገብኮት ነው
እሺ።
ልመዝግበው ታዲያ።
አዎ፣ ተመዝግቤ።
እሺ account እልክልዎታለሁ። በ account ኡ ካስገቡ በኋላ እም screenshot አድርገው በሰባ አምስት ቤቱ ስልካችን ቴሌግራም ላይ ስምዎትንና በአካል ላይ ኦንላይን መም- የሚማሩትን የሚለውን ጠቅሰው ይልኩልናል።
okay። ምን ላይ
በሰባ አምስት ቤቱ ስልካችን ሰባ አምስት ቆይ አንዴ ልያዘው።
እሺ
ሰባ አምስት
ሀምሳ አንድ
ሀምሳ አንድ ስልሳ ሶስት ስልሳ ስልሳ ሶስት ስልሳ በዚህ ቴሌግራም ላይ ስምዎትን ስልክዎትን እና ኢሜይልዎን አድርገው በአካል ላይ ኦንላይን መማር የፈለጉትን የሚለውን ጠቅሰው ይልኩልናል።
okay። እሺ። credit hour በሰባት በሰባት መቶ ብር ነው እኔ የተመዘገብኩት አሁን።
እስከ የካቲት ሀያ አምስት ከከፈሉ አስር ሺህ ብር ማስገባት ይችላሉ።
እሺ።
ከየካቲት ሀያ አምስት በኋላ ግን ከሆነ የሚመዘገቡት አስራ አምስት ሺህ ማለት ነው።
እሺ። እሺ።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።